ጤና ይስጥልኝ ሁሉ ስፖርት በአኮ ምን ልርዳዎ ጤና ይስጥልኝ በዚህ አካውንት ከፍቼ ነበር እና በዚህ ቁጥር እሺ እንትኑ login አላረግም አለኝ invalid username እያለ
forget password አድርገው ያስተካክሉት ደንበኛችን ብዬው እምቢ አለኝ ምን አሉኝ
እንደዛ forget ብዬው እምቢ አለኝ
okay register በድጋሚ register ሲያደርጉት እንዴት ነው የሚለው በድጋሚ register ሊያደርጉ ሲሞክሩ ምን ይላል አዎ register ስለው use this number ይላል login ሲሉ ምን ይላል use this number login login ሲሉ
እኮ login ስለው invalid login እና register እሺ refresh አድርገው ይሞክሩት ስልኮትን እ እ እ refresh አድርገው ይሞክሩት ስልኮትን
refresh አድርጌ አዎ